ማንን ነው? ከዛስ እነሱም ስልክ Hello Hello፣ ጤና ይስጥልኝ።
አቤት።
ከቺፕቺፕ ነበር የምንደውልዎት።
ወይዬ እናት።
አቮካዶ order አድርጎ አልመጣልዎትም ነበር።
አዎ።
ነገ የት እንላክልዎት? location ሰሚት አንበሳ ጋራሽ።
ሰሚት።
አዎ።
እሺ፣ ነገ እንልክልዎታለን። ቺፕቺፕ ስለተጠቀሙ እናመሰግናለን። መልካም ምሽት።
አሜን። እሺ